Hello. Hello.
hello
ጤና ይስጥልኝ።
ጤና ይስጥልን ጉዳይ hello አይሰማም ይሰማል ይሰማል። አይ እንትን ለመመዝገብ ነበረ የስራ እንትን
እሺ የምን ባለሙያ ኖት
የእንትን በ housekeeping supervisor ምን አሉ
housekeeping supervisor።
supervisor አዎ በ housekeeping
እሺ መረጃዎትን ስጡኝ ማን ልበል ስሞትን
አባይነሽ ደመና።
ከዚህ በፊት ደውለው ተመዝግቧል እንዴ ይቅርታ አይ ቅድም ደውዬ ነበረ ተይዟል ስልኩ። አሁን ዛሬ ነው የሞከርኩት።
okay ማንም አላወራሁትም አይ ማንም እ፣ ሁለቱን ተጫኑ የሚለውን ተጫንኩኝ። ግን ያው ስልኩ እንደተያዘ ነው መረጃ የደረሰኝ።
እሺ እ፣ ስለዚህ አሁን መረጃዎትን እንቀበላለሁ ማን ልበል ስሞትን አባይነሽ ደመና
ማን አሉ አባይነሽ
አባይነሽ ደመና
እሺ ስልክ ቁጥሮትን ይንገሩኝ ዜሮ ዘጠኝ አስራ ሁለት
ዘጠኝ አስራ
አስራ አራት ሁለት አር- ስልሳ አራት አስራ አራት አስራ አራት አርባ አራት
አስራ አራት አርባ አራት አስራ ሰባት አስራ ሰባት የት አካባቢ ኖት እ፣ ወደዚህ ወደ ካራ ነው ይሄ ወሰን ካራ።
ወሰን ካራ አዎ
የምን ባለሙያ ኖት እ፣ በዝርዝር su- supervisor ቤት አያያዝ supervisor
ልምድ አለዎት
አዎ የረጅም ጊዜ በየትኛው
በዚሁ በቤት አያያዙ በአስተናጋጅም ነበረ። አስተናጋጅነቱ በጣም ቆይቷል፣ ግን በቤት አያያዝ በ housekeeping ኡ በአልጋ ክፍል room ውስጥ አልጋ ክፍል ያላት
እሺ እ፣ ስለ ጉዳይ መረጃ ከየት ነበር የሰሙት
ከ- ከልጆች ላይ ነው የወሰድኩት።
እሺ ቁጥሩን ይዘውታል ካርዱ
የምንኛውን እ፣ ካርድ እንትን ተሰጥቶት ነው business card አይ ስልክ ወስጄ ነው እኔ።
ስልክ ነው የወሰዱት እሺ አዎ አዎ
እድሜው ስንት ነው
ከሰላሳ ስምንት
ሰላሳ ስምንት መልካም እሺ እ፣ ሙሉ መረጃዎትን ወስጃለሁ ነገር ግን ወደ ስራ ገበያውን ለመግባት ግዴታ በአካል ቢሮ መተው መመዝገብ ስላለቦት ለቀጠሮ አዎ።
ደግሞ እኛ እንደውልሎታለን በተጨማሪም ቴሌግራም ይጠቀማሉ እንዴ አዎ አዎ እጠቀማለሁ።
እሺ እ፣ እ፣ ቴሌግራም ቻናል አለ እዛ አዎ ላይ እ፣ በመሳተፍ የተለያዩ ስራዎችን post ስለምናደርግ አዎ እሱን በመከታተል ስራዎችን ማግኘት ይችላሉ
እሺ እሺ እሺ መልካም ቀን ይሁንልዎት።
link ኡ ምንድን ነው? የቴሌግራም
እኔ ልክሎታለሁ እሱን ሲነኩት join ብሎ ያስገባውታል Okay። እሺ thank you እሺ እሺ መልካም ቀን